ጤና ይስጥልኝ ሁሉ ስፖርት በኮም ደርገው
ቴሌ ብር እምቢ አለኝ። በእናትሽ
እሺ withdraw ነው ዲፖዚት እ እ ነው ዊዝድሮ ነው እሺ
deposit ነው የፈለጉት withdraw ነው የፈለጉት
አይ withdraw withdraw ለማድረግ ነው ወደ ሁሉ እም። እሺ እና የለም እኔ ጋ የለም ወደ ሁሉ ስፖርት ለማስገባት ከሆነ deposit ነው
no ግን ከዚህ በፊት በቴሌ ብር ነበር እኮ ወደ ሁሉ ቦ- ማስገባው እም?
በቴሌ ብር ወደ ሁሉ ስፖርት አስገባለሁ እኮ deposit ከሆነ የፈለጉት ስልክ ልስጦትና እ።
እ፣ ከዛ በዛ ስልክ deposit አድርጎ እኛ እናደርግሎታለን።
ከዛ በምን transfer አደርግላቸዋለሁ ወደ እናንተ
ዜሮ ዘጠኝ ሰላሳ ሁለት ያዙ።
account ነው እም፣
ዜ- እሺ ዜሮ ዘጠኝ ያዝ ሰላሳ ሁለት
እሺ ቆይ አንዴ አንዴ ጠብቂኝ ዜሮ ዘጠኝ ሰላሳ ሁለት እሺ ሰላሳ አምስት ሰላሳ አምስት አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት
ስልሳ ስድስት ስልሳ ስድስት አዎ ፍትሐ አምላክ ማርዬ ነው ስሙ። ስሙን ያዙት።
ፍትሐ አምላክ ማርዬ አዎ በዚህ ስልክ deposit ካደረጉ በኋላ ፎቶ አንስተው ደረሰኙን በቴሌግራማችን ላይ ይልኩልናል። ቴሌግራማችን ያውቁታል እንደ የሁሉ ስፖርት
እ፣ መሰለኝ አዎ አለ አለኝ አዎ።
ላይ ፎቶ አንስተው እሱንና የሁሉ ስፖርት የሚጠቀሙበትን ስልክ ቁጥር አድርገው ይላኩልን።
እሺ እሺ